Hello? Hello?
ሳስበው
እ?
ለምን ጊዜም እጨርሳለሁ አልኩኝ።
እውነት ነው እውነት ነው። ቆይተህ ነው የመጣው።
webspace ኮምፒውተር connection ነው?
መጠቀም እየቻልኩ
እ?
ዌብስፔስ ኮኔክሽን ነው?
ኮምፒውተር- እ?
ቆይተህ ነው የመጣኸው ግን hello ካልክ ከአምስት መቶ በኋላ connection ህ
It's not about connection.
Yeah?
It's about commitment.
እ? እሱን ማለት ነው እንትን ላይ መድረክ ላይ ቀርበህ ሞቤት አድርግ ስትባል Motivation. By the way, እሱ እኮ በጣም ያበላ ነገር እኮ ነው።
አዎ፣ የእኛ ሀገር ሰው እንደሆነ ይሄ ይመቸዋል ወይ እሺ፣ ይመቸዋል ብቻ ይመቸዋል።
እና እስቲ Postman collection ማለት ማለት ነው ማስረዳኝ ሲያጠር አድርገህ ፖስትማን ኮሌክሽን
ፖስትማን ኮሌክሽን ምን ነበረ? እስቲ ጉግል እናድርገዋ። አዲስ ነገር አይደለም ግን እስቲ እንየው። ኦ አ እንደ እንትን ነዋ ይሄ ኤፒአይ እንትኖችን እንትን የምትልበት ነው ኦርጋናይዝ የምታደርግበት ሞባይል የሚሰራው ልጅ እኮ የፖስትማን ላይ ፒኒክስ ካፕ ወይ የፒያን ፖስትማን ኮሌክሽን የተወሰነ አዘጋጀና ከዛ በኋላ ለመረገኝ ምናምን አለኝና ምን ከምን ጀምሬ አላውቅም።
እንዴት ታደርገዋለህ እዛው ላይ መሰለኝ እንደ እንትን ነገር ነው ይሄ ፖስብል ቫሊዎች አለ አይደለ እንደ ዶክመንቴሽን
እም፣
እንደዛ ነገር ሆኖ ይሄኛው ግን ኤክስኪዩተብል ማለት ትችላለህ
እም። እስኪ እሱ እኮ እሱ ይዞኝ እኮ ነው እስካሁን እሱ ይዞናል ማድረግ እንዴት አድርጌ ላዘጋጀት የሚለውን ነገር
ዶክመንቴሽኑ ላይ ምን ይላል
ፒኒክስ ክሬቲቭ ማኔጅ ኮሌክሽንስ እሺ ለዳታ ፕሬት እሺ ሴሌክት ኮሌክሽን ኢን ዘ ሳይድ ባር ከዛ ሴሌክት ኒው ኤንድ ሴሌክት ኮሌክሽን ብዙ ኤንኤምቲ ወርክስ ክሬቲቭ ኮሌክሽን ምናምን ምናምን ያ። ቡ ቡ ቡ ቡ።
ፖስትማን ዶት ኮም ውስጥ ፍራፕ ብሎ ዶክሜንቴሽን አለ ታውቃለህ።
እ?
This request is using another helper from collection Frappe. I can...
ምን እንትን ነው በቃ possible እንትኖች አሉ አይደለ የ- ስለ API API call ኦች endpoint ኦችን እንዳለ ማለት ነው።
endpoint ኦችን documentation ኦችን እሱ ምንድን ነው check እያደረገ response ኦችን ለማየት ስለፈለግኩና እኔ እሺ፣ በጣም ጥሩ እ፣ እንትኑን እ፣ ሞከርከው ዳኒ ምን ነው የ queue ን የ queue ጉዳይ እንትኑን እ፣ ነገ አይ- ስልክ አላነሳም ብለዋል። ሮብ በዓል ነው። most likely ሐሙስ ነው ልንሄድ የምንችለው web ስፒክስ።
ነገ ምንድን ነው ነገ ማክሰኞ ነው ግን ስልክ አያነሱም። ዛሬ ነገ አይነት ለመቅጠር ስልክ አያነሳለትም።
እሺ እዚህ ሮብ ደግሞ መቅጠር አንችልም በዓል ስለሆነ ሆነ እሺ።
እንኳን ብናወራው ሐሙስ ላይ መቅጠር ነው።
ሐሙስም በዓል እኮ ነው
ሐሙስ በዓል አይደለም፣
በዓል ነው ካላንደር የሚዘጋው በዓል አይደለም ማለት ነው።
እም።
ጸሎታ ሐሙስ ነው። ሌላ ነገር አለ።
እሺ
እና በእኛ ሳይድ አትሊስት እኔ ግሎባሊ በተም ክሬት ማድረግ ኪው ውስጥ መግባት እና ለመግባት እሱ ደግሞ ኮኔክት ና ኮኔክት ለማድረግ ማለት ኪው እንጆይ ሊቭ ለማድረግ ግሩፑን እሺ እስ ጀስት ዳይል ነው ኮከብ ሀምሳ አንድ መሰላል እና ኮከብ ስልሳ አንድ መሰላል ነው መግባት ለመውጣት ሪስፔክቲቭሊ የሚያደርገው ፎር ናው ቴስት ለማድረግ ባይ ዲፎልት ለሶሽን ሎጊን ሲያደርግ ኪው ውስጥ ነው ጎን ለጎን ኮኔክት እንዲያደርግ ማድረግ አንችልም።
በጣም ይቻላል ግን ከዛ በሰባ አራት ሀያ አንድ ለመደወል ማለት ነው።
ያው ጆይን ኪው እናደርግና ጆይንድ ኤክስ ኪው ትሩ አሁን ችግሩ ምን መሰለ እም፣ ኪዎቹ ኦኬ ካው ታርጌት ኪው ታይፕ ኪው ታይፕ እና እኔ ነሽ ግን አንቺ ፓፕ
ኧረ ናፍቀሽኛል፣ ባይዘ መጥፎ መላስ ለምደሽኛል አብረሽ ይዋል
ምን ታደርገዋለህ?
ምሳ ሰዓት ሲደርስ ዮማን ይታየኛል። ግን በቃ መሄድ እንዴት ደፍሬ ልሂድ? ቺት ኧረ ሂጂ ማርያምን እንዴ የው ማንማ ግድ ነው።
ቺት ያደረኩ ብዬ መሰለኝ ቪዲዮ ከዳሰ ጋር መሄድ እንትን ራሱ በቃ ልግዛ ልግዛ እያልኩኝ እያለፍኩኝ መምጣት ጀመርኩኝ እኮ ብራውኒዝ እና ቸኮሌቱ ራሱ ለምን እንዴ አረቢ ብራዘር
እንደው እንደው ዝም ብሎ አንዳንድ ሄሊና ያስጠይቅ የለ ኧረ እንትን ጃኒ የሚል ተገላዛ
እሱ እዛ በሰቀቀን እየኖረ አንተ እዚህ ብቻህን ቤት ታዲያ አረ
እንደዚህ ለማለት ነው። ጅንጅን አድርጌ ሀይን የሚበንትን ያበጠበስኳት አረ ተው እዚህ እንድገኝ ፋኒ የጠበቅኳት ስፒኪንግ ኦፍ ፋኒ ና የዛች ቆይ በእናትህ አሁን እኮ ሚስጥር እኮ ማውራት አንችልም አሁን በዚህ እኮ አው ሪከርድ ይሄ ሪከርድ ይደረጋል። ዋትስአፕ እናወራለን እናጓጓቸው እንደዚህ ዋትስአፕ
ያቋርጣሉ ላይ እዚህ ጋር እናወራ ይላሉ።
እ? እ?
እንዴት እዚህ ጋር ያቋርጣሉ? እንዴ? ሌላ ታሪክ ውስጥ ነው አዎ ያለ አዎ ቤተሰቦች።
ጋይ ማን ያውቃል?
ሴም ማድረግ ከፈለጋችሁ ዋትስአፕ ላይ ያለ በሉ ቻው አስበዋል ቴክስት ቢያደርጉልን ምን ኧረ ብለው ምን የጨረሱት ምናምን ቢሉ አሁን አሁን ራይት ነው።
ሊሉ ይችላሉ ባይዘው ዋትስአፕ ይሻላል እስኪ አትሊስት ኤፍፒኤ ቢሰማን ይሻላል
እዚህ አሁን አንተ እሷን ሞካክራት፣ እኔ ይሄኛውን ኮሌክሽን ማስተካከል ኦርጋናይዝ አሎ ይህን ወሬን ጨርሷ ዋትስአፕ ላይ ምን ሆነ ነው እንዴ ዋትሳፕ ላይ እኮ ዋትሳፕ ላይ ችግር የለብኝም። ሁኔታን የሚያልሰጥ የያዘ ብዬ ነው።
እሺ እሺ